ሄሎ ጤና ይስጥልን ቤት ቤት
ጤና ይስጥልኝ አፕሩቭ እንድታደርግልኝ ነበር ካሻውት እሺ የቤት ቤት ቁጥር የደወልክበት ነው እሺ ቼክ ላድርግ አንዴ ጠብቀኝ ይስጥልኝ ዛሬ ነው ወደ ንግድ ባንክ ነው ቴሌብር ነው ንግድ ባንክ
ሳምሶን ደርቤ ነው እሺ እሺ confirm አድርጌ እንዳለ ትንሽ ቆይተ check አድርገው እሺ ይገባልሃል ስለደወልክ እናመሰግናለን መልካም ምሽት